Hello ሰላም ጤና ይስጥልኝ። ቤት ቤት ከራኒ እባክዎን ልርዳው?
ሰላም ነው ሞ አለሁ እግዚአብሔር ይመስገን።
ለእግዚአብሔር ይመስገን። ከደብረ ማርቆስ ነበር የምደውልልሽ ከውብሸት እሺ።
shop ነው።
እሺ ሰበታ branch back office ኡን አንዴ ትልኪልኛለሽ?
እሺ ይቻላል። ባ- balance ነው?
ቴሌግራም ገ- አይ የ back office ኡ password እና username ጠፍቶብኝ ነበር እና እሱን ልትልኪልኝ ፈልጌ እሺ እና ጃር ነው ደግሞ- አይደለ? ይቅርታ እ ጃር ነው virtual ተጫወት አ አ virtual ኡ ጋር ማለት ነው እና ደግሞ ሰበታ ነው ቤትማኑ ጋር ያልሽኝ? ይቅርታ ሰበታ branch አ
እሺ እሱን እሺ።
username እና password ኡን ቴሌግራም ጋር ላኪልኝ እና ደግሞ እሺ የቤት ማኑ ማለት ነው back office ኣችን lock አድርጎ ነበር እሺ እሱንም unlock አድርጊ ምን back office ኡ ነው?
back office የ back office ኣችን እሺ የ back የቤት office ኡ ማኑ ስም back office ንገሪኝ። የቤት ማኑ back office ስም back office ነው የሚለው username ኡ back office ነው የሚለው
back office ብቻ back office ብሎ ቁጥር ዜሮ አለው ቁጥር ይኖረዋል። አዎ እኮ አ ወይ አ ቁጥር አለ እሷን ቁጥር ንገሪኝ እና
እሺ ወይ ቴሌግራም ጋር አብሬ- እሺ አዎ back office dot user 25
user ሀያ አምስት አዎ
እሺ አንቺ ከዛ ማልበት ፓ- ሚ- እ አንቺ ሳብለ ነኝ እሺ ተብለ እሺ እና ደግሞ password ኡን አብረሽ ላኪልኝ። maybe ተሳስቼ ከሆነ password ኡን ሳስገባ የየትኛውን ነው የ back office ኡ ነው?
የዚህኛው አ የ back office ኡን አዎ የቤት ማኑን ማለት ነው። እሱን password ኡንም አብረሽ ላኪልኝ።
እሺ እሺ እሺማ እሺ፣ እሺ አመሰግናለሁ።
ተብለን ለማስገናለ መልካም ቀን እሺ እሺ
በአንቺ ነው